ከብት ባገኝ ትዳር
ወይ ረት ሌላ ወይ
እሺ ምን ነበረ ያልገባ
እንትን ካሸር ካሸር
ካሸር ልጭኝ በዛው እኔ ራሴን ለማየት ነው። ቀጣይ ለሌላ ጊዜ
እሺ
ግን የሲቪው ኮምፒውተሩ ላይ ነው ያለው።
ማለት ቲቪው ላይ አያመጣም ነው ያመጣል ግን እ።
የኮምፒውተሩን ሲቪውን ስከፍት ወደዛ ነው የሚወስዱ። Display ም እንድትቀይሩ
ወዴት እንቀይረው?
እ፣ ወደ ቲቪ የነበረውን ወደ ኮምፒውተር እንድታደርግ
ቲቪው ግን ላይ እና ሳያደርግ ነው